ጤና ይስጥልኝ ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ? ሄሎ ሄሎ አቤት አቤት።
ትኬት ኦንላይን ቆርጬ ነበርና ትላንት እሺ
አንድ team ጠርቶኝ ነበረ።
እህ
አንድ team ኡ postponed ሆኖብኝ እሺ
ጠዋት ላይ ደውዬ ነበረ ሀያ አራት ሰዓት ሲሞላ ይለቀቃል ብሎኝ okay የለም አሁን ተደረገ።
አ
እሺ እ cashier ኮዱን ታውቀዋለህ?
አ እሺ ንገረኝ cashier ኮዱን።
አስራ አንድ አንድ ጊዜ ጠብቀኝ ይቅርታ። እሺ አስር
አስራ- አስራ አንድ ያልኩሽ okay አስራ አንድ
ዜሮ አራት ዜሮ አራት ሰላሳ ሁለት እሺ
ሰባ ሶስት መቼ የተቆረጠ ትኬት ነው?
እ የተቆረጠው እ
ተስታውሳም ቀኑን
ቀኑን እ በቀን ሰባት ነው የሚለው እሺ ቆይ አስር I mean አስራ አንድ ዜሮ አራት ሰላሳ ሁለት ሰላሳ ሰባት ነው ያልከኝ።
ቆይ እስኪ
ሄሎ አ- ሄሎ ሄሎ እሺ cashier ኮዱን እስቲ አንዴ ድገምልኝ የከፈተልኝ ስላልሆነ።
እ cashier ኮዱ ልንገርሽ አስራ አንድ እም፣ እሺ ዜሮ አራት እሺ ሰላሳ ሁለት እህ
ሰባ ስድስት ሰባ ስድስት
የመጨረሻው ጨዋታ ነው postponed የተደረገው ነበር።
አ
እሺ ሲል አሁንም postponed እንደተደረገ ነው።
okay እሺ፣ ሀያ አራት ለወሬ ሰዓት ነው።
ቆረጥከው ነበረ ለ- የዛሬ እኮ ነው የዛሬ አይደለ? ዛሬ ስ- ዛሬ አስራ ሁለት ሰዓት ተኩል ላይ ነበር የሚደረገው ጨዋታው።
አ ስለዛ postponed ስለተደረገ እስከ ነገ አስራ ሁለት ሰዓት ተኩል ነው የምትጠብቀው።
okay ትናንት ግን postponed ነበር የሚለው እንትኑ ላይ ነው የዛሬውን ጨዋታው በዘጠኝ አስራ ሁለተኛ ወር ሁለት ሺ ሀያ ሶስት አስራ ሁለት ሰዓት ተኩል የሚካሄድ ጨዋታ ነው።
okay ስለዚህ postponed ተደርጓል። so እስከ ነገ አስራ ሁለት ሰዓት ተኩል ትጠብቅና እስከዛ ድረስ update ካልተደረገ ትደውልልናለክ። ሌሎቹ Okay.
green ናቸው፣ ትክክል ናቸው፣ ታርመዋል።
okay normally ግን እ አሁን የት ውስጥ ነው ማገኛቸው አሁን እነዚህ እህ bet list የሚል አለ አይደለ? ወደ account login ካደረግክ በኋላ
bet list አዎ my bet list ላይ ስትገባ እዛ ላይ አለ ሁሉም የቆረጥካቸው ትኬቶች ቀኑን ቀኑን edit እያደረግክ የቆረጥክበትን ማየት ትችላለህ። እዛ ላይ ይመጣልሃል።
በቀን ሰባት ነው የሚለው ይሄኛው ይሄኛው ዘጠኝ በቃ የተቆረጠው አ የተቆረጠ በስምንት በስምንት ነው አዎ በስምንት ነው የተቆረጠው። የጨዋታው postponed የተደረገው ጨዋታ ደግሞ የዘጠኝ ነው okay ስምንት አስራ ስንተኛ ወር ነው አስራ ሁለተኛው ወር በፈረንጅ ነው ቀኑን የምታስተካከለው።
ኦኬ ሀያ ሀያ ሶስት ማለት ነው አዎ ሀያ ሀያ ሶስት
ኦኬ እሺ